hello እንዴት አደርሽ?
ሰላም እግዚአብሔር ይመስገን።
አሜን። ትናንት ደውላለች ብዬሽ ነበር ክፋ እየቀረብኝ ብያቸው።
እሺ፣ ማታ ተደውሎልት ነበር አዎ
እ ስሞት ማን ነበር?
ሰላም
የት ነበረ location? okay ካዛንችስ ነው።
አዎ አዎ ዛሬ ይመጣሉታል። ፓፓያ ስድስት ኪሎ አይደለ?
አዎ አዎ በዛ እንትን ትልኩልኛላችሁ እንዴ?
ምን ይሰጣል አለ እንዴ?
ካላዘዙ እዛ ኦንላይን አላዘዝኩም። አዎ okay እዛ ካላዘዙ እንዲሁ መላክ አይቻልም።
ተይ እንጂ አሁን ብከፍል ያው ለነገ ነው የሚሆነው፣ ግን አሁን ማዘዝ ይችላል። ነገ ይመጣሉታል።
ስንት ብር ነው? እዚህ ላይ ዋለች ያው አፕሊኬሽኑ ላይ እንትና ያለው አዲስ ያቅጣል ነው
ምን የሚለው አለኝ?
ስሙ ስሙ ምንድን ነው ያቅጣል?
አዲስ አይቀጥም አዲስ የሚል ነው ያለው።